ራሴ ነው የማመጣው።
Hello፣ አልበላም። ወይዬ ሶል እሺ፣ እንዴት አለ እ፣ አለን አለን። እንዴት ነህ?
አለን አለን።
በአስራ አንድ ላይ ማለት ነው እ፣ ዛሬ የወጣ በ PDF እሺ፣ በአስራ አንድ ይምጣልን ያሉ ሰዎች አስራ ሁለት ላይም አሉ። እሷ ምንድን ነው ለምንድን ነው አስራ አንድ ላይ የሌሉት? ለምሳሌ ክያ የምትባለው ሴትዮ እየጠበቀች ነበረ፣ ግን አስራ ሁለት ላይ ነው የገባችው።
አዎ፣ እሺ። ቆንጆ ጥያቄ።
እሺ እ፣ አዲስ አልነገራችሁም?
ምን አልከኝ?
አዲስ አልነገራችሁም? እ፣ ምን ሆኖ መሰለሽ እ፣
ፍላሽ ሴልስ ሽያጭ ነበረ እሺ እና flash sales ሽያጭ ነበረ እና over KG መጣ። በጣም ብዙ ኪሎ ነው የተሸጠው።
OK እሺ እዚህ ቅዳሜና እሑድ postpone ያደረጉብንን እ፣
ወደ አስራ ሁለት አዙረናቸዋል።
እህም፣
postpone ያደረጉብንን ማለት ነው።
OK ቅዳሜና እሑድ postpone ያደረጉብንን ወደ አስራ ሁለት አዙረናቸዋል። ለአዲስ ነግረነዋል።
እ፣ እ፣ አስደውልላቸው ብለነው ነበረ ትናንትና ማታ ደውለን
አስራ ሁለት ላይ ያሉት በሙሉ ዛሬ አይወጣላቸውም ማለት ነው።
አዎ አዎ ኡ፣ ነገር በእናትህ ሌላ ችግር
አማራጭ የለም ግን እ፣ እኛም ላይ ችግር ፈጥረውብን ነው ምንም ማድረግ አንችልም ምን item ኡ የለም አይበቃም ነው item የለም ሳይሆን እ፣ over KG መጣ ሁለት ዙርም ሁለት ሁለት ሁለት ዙር ነው እያሰራናቸው ያሉት driver ኦቹ OK
over KG መጣ ሁለት ዙርም አሰርተን over ነው በቃ ይሄኛው አይመጣውም
እሺ።
እዛ ነው እና ደውሉና ንገሯቸው ምናምን ብለነው ነበር አዲስ
ችግር የለም እሺ እናሳውቃቸዋለን በቃ እንደውላቸዋለን እሺ።
በቃ አብሽር እሺ፣ ቻው እሺ።